ነው?
ወይ ሙሉ ቀን እንዴት ነህ? ሰላም ነው እግዚአብሔር ይመስገን።
አለን። ይቅርታ የእናንተ መናኸሪያ ነው አይደል? የ shop እንትናችሁ የኳሱ አዎ መናኸሪያ ሐዋሳ መናኸሪያ ጋር።
አዎ።
እሺ እሺ፣ thank you ሙሉ ቀን።
ምን ነው አይ ነው ቦታውን ለማጣራት ነው። ለክሰው ጠይቆ ስለነበረ ነው፣ ለዛ ነው እርግጠኛ ያለውን ብዬ ነው። ደንበኛ ጠይቅ ስለነበረ አ ለዛ ነው።
እሺ አሮጌው ጋር ነው አ መናኸሪያ።
አሮጌዋ እሺ እሺ፣ እሺ ሙሉ ቀን thank you።
እሺ።
እሺ